ሰምቼሽ አላውቅም እንኳን ክፉ ላስብ እንዲነች አለለም ገልቤ ወድሻለ እውነቱ ይሄ ነው ማፍቀር ማማት አይደል ሐሜት የጠላት ነው ከፍቅሩ ተጣልቶ ራሱን ረስቶ አፍቃሪ ሰማም ማፍቀሮን ረስቶ እስኪ እንተማመን እንሆን አብረን ቃል ቃልሽ ይሁን ወሬ እንዳይለየን ሁሉን ተዩና ወደ እኔ ቅረቢ ቤታችን እንዳይፈርስ የምለውን ስሜ ክፉ ለሚዋደድ መችሎ ዝም ይላል ቅንጣት ለማይጠቅመው ስለ ሰው ያወራል ኦ ያወራል አ ያወራል ኦ ያወራል አ ያወራል ስነግርሽ እመኚ አምቼ